አቤት ደውሎልሽ አንቺስ ካላነሳሽ ነው የምታዪው። ጤና ይስጥልኝ አሁን ደውለውልን ነበረ ተቋረጠ።
ልያ ሆቴል ልያ ሆቴል ጦና ሄዶች ጥሩ ልጅ አብን የሚል ነው ይወጣልኝ። በዚህ ቁጥር በዚህ ስልክ ቁጥር እሺ፣ ቲ ናምበሩን ይንገሩኝ።
ልላክላት ቲ ናምበሩን ይንገሩኝ።
ሶስት ዜሮ እሺ፣
ሀምሳ ዘጠኝ ሀምሳ ዘጠኝ
ዜሮ ስልሳ
ዜሮ
ዜሮ ስንት አሉኝ? ዜሮ ሰላሳ ስድስት ድምፁ አይሰማትም። ድምፁ አይሰማም። ከፍ አድርገው ያን ዜሮ ሰላሳ ስድስት
ሁለት ዜሮ ሀምሳ ዘጠኝ ስልሳ ስምንት ዜሮ ሰላሳ ስድስት ነው ያሉኝ።
ስልሳ ስድስት ዜሮ ሰላሳ ስድስት
ዜሮ ሰላሳ ስድስት አይደል መጨረሻው?
አ
እሺ መስመር ላይ ቆዩ፣ እያየሁለት ነው። ሊያን አይደለ? የቤት ስም ሊያ ነው።
አ ልያ ልያ
እዚህ ደውላ መዝግባውን ነበር።
ተመዝግቧል። አዎ
አሁን በሀያ ስድስት ቤት አቤም የሚባል ቤት አለት ሌላ ጦር ኃይሎች ጋር አቤም የሚባል ቤት አለት ሌላ
ጦና ሄዶች ሀያ ስድስት ቤት እሺ ስሞትን ይንገሩኝ።
መኩሪያው ሞክሪያ ማሬ አ
ስጥር ይሄን ሊያዘው
ያዝ
ጦር ኃይሎች ምኑ ጋር
ጦና ሄዶች ምኑ ጋር
ቸርቹ ጋር ቸርቹ ፊት ለፊት ቸርታ
አ
ምንድን ነው የሆነው ማሽኑ?
በቃ ድራፍት መግደው አለ በቃ ፓወር አይጨምርም አይቀንስም። በቃ ልክ ነው ታ- መጨመሪያ መቀነራ
አይቀን በቃ መጫወቻ አይቀን
ይላሉ። እሺ እንደገና ፍልሰታ ፍልሰታው ያዩታል። ሰማሁታል።
እ?
ደንበኛችን መስመር ላይ አሉ። ጥገና ክፍል መጥተው ያዩታል። ይመጡሎታል።
እሺ።
ይጠብቋቸው።
እሺ እሺ ይመጡሎታል። ይጠብቋቸው። እሺ እሺ እሺ፣ መልካም ቀን